ካርስ ነው ደውሎ ደንበኛችን ምንድን አባን ኦሮሞ ኦሮሞ ኦሮሞ ኦሮሞ
አማርኛ የሞክርነሽን
አባን ኦሮሞ
እሺ ደንበኛችን አሁን ኦሮምኛ መናገር የሚችል ሰው የለም። ባገኘን እሺ።
ሰዓት መልሰን እንደውሎታለን።